ሀገር እግዚአብሔር ይመስገን።
እንዴት ነሽ?
Donkey Tube ነው የምንረዳውት።
እ?
Donkey Tube ነው የደወሉት።
እሸቱን ማግኘት ነበር ይፈልግ
እሱን ቀጥታ ማግኘት አይቻልም። ለምን ጉዳይ ነው የፈለጉት ይንገሩንና እናስተላልፍሎት።
በምን ጉዳይ? ጥሩ ሀሳብ። እሱን ለማግኘት በጣም ብዙ ጥሬ ነበር።
እሺ ወደ በውጭ ምናምን ጥሬ ነበር እና አልተሳካም።
ያው አሁን busy ስለሚሆን እኛ ጋር የምናስተናግደው እንመዘግቦትና ወረፋ ጠብቀው የጉዳዩ የሚመለከታቸው ባለሙያዎች ይደውልሎታል።
አ- አዎ እሱን በ- እሱን ለማግኘት የሚመጣው አሁን ሰባት ቀን ነው ምናምን የሆነኝ ከኢትዮጵያ ውስጥ ከገባሁ በጣም ምን ከዚህ በፊት ተመዝግበው ነበር?
አልተመዘገብኩም። አዲስ ነኝ ገና አሁን ነው የደረስኩልሽ እኮ በምን እሺ።
ማግኘት ያለው ብዬ ስጠይቃቸው እህ ይህን ቁጥር ሰጡኝና እህ እሺ
አሁን ከሳዑዲ አረቢያ ነው የመጣሁት።
እሺ እሱን ለማግኘት ፈልጋለሁ። በቀጥ ምን ታሪኮትን ለማካፈል ነው ወይስ ለምንድን ነው የፈለጉት? እ፣ ወይስ ለበጎ አድራጎት ስራዎች ነው?
ታሪኬን ለማካፈል እ፣ የአንድ ሰው ህይወት የሚለው ፕሮግራማችን ላይ ታሪኮትን ለማካፈል ነው የፈለጉት?
አ
እሺ እሺ፣ ልመዝግቦትና እንደውልልዎታለን።
እሺ
እሺ፣ ቆይ አንዴ። እሺ፣ ስሞትን ይንገሩኝ።
ሸዊት ገብረ ማርያም
ሸዊት ገብረ ማርያም አ
ለእርስዎ ነው ለሌላ ሰው ነው የፈለጉት?
ሸዊት የእርሱ ነው ስም የሚለው።
ነው ሸዊት?
አ
እህ፣ እሺ፣ ስልክ ቁጥሮትን ይንገሩኝ።
ይሄ ራሱ ዜሮ ዘጠኝ ሀያ ስድስት ሀያ ስድስት
አርባ ሁለት ዘጠና ዘጠኝ
አርባ ሁለት ዘጠና ዘጠኝ ዘጠና
እሺ ከየት አካባቢ ነው የደወሉልን?
አ፣ ሴሚሲ አሁን
እሺ እሺ አስተላልፋለሁኝ። ያው ይሄን የሚመለከታቸው ደውለው ያናግረውታል።
እሺ እሺ እሺ እሺ እናመሰግናለን። መልካም ቀን እንሎት።
እኔ አመሰግናለሁ። መልካም እሺ